hello
ሀሴት order ነበረ
chat የለም። እሺ ንገረኝ። ኦርደር ነበር ዘጠና አንድ ሀምሳ
ዘጠና አንድ ሀምሳ ምንድን ነው?
ሁለት ሰዓት ሆኗል። ሀሴቷ
እሺ ግን order ኡ ከሁለት ሰዓት በፊት የገባ ነው። አልቀየረልህም? ስልሳ ብር አላረገውም አዎ፣ እኮ አንተ accept ያልከው ልክ ነው። አሁን ሊሆን ይችላል፣ ግን order ኡ የገባው ከሁለት ሰዓት በፊት ነው።
እና እኔ ጋ የገባው ነው የሚቆጠረው ወይስ እናንተ ጋ?
አዎ፣ እናንተ accept ባላችሁበት ሳይሆን customer ኡ ልክ ባዘዘበት time ነው። ቢኒያም
ነው?
እሺ፣ አዎ፣
እሺ፣ በቃ፣ ቻው።
እሺ፣ ቻው።